ሄሎ ሄሎ ሶል ወይ ወይ ቅድም ያልኩሽ ማለት ነው ዝናሽ የምትባለው እሺ
አይ በቃ refund ከሚሆን ያለውን እቃ ላኩልኝ አለች የባለፈውን አይነት
ኧረ እባክህ ማርያም
አዎ ለሁለቴ ሁለተኛ ጊዜ ሄዶላት እኮ ነው የተመለሰው እኮ በቃ ብዙ ቀን ጠብቅ ያለው ብሩን ከሚልኩት እቃው ይሁን በቃ አለች እንዴት ይሻላል በ- ችግር የለውም አስገቢላት እንትን ላይ PDF ላይ ቀኒው ላይ አስገባታለሁ እሺ አስገቢያት እና እናስወጣላታለን ነገ እና እንትን አድርጊው እሺ የ- ስድስት አይደል ያዘዘችው አ plus two በይበት እሷ እንትን አላት ይሄ ሁለት ኪሎ ይጨምርላቸው ከተባሉት ውስጥ አለችበት አ እና plus two እና ስምንት ይሁንላት ለዛም ሳይሆን አይቀርም እቃው ካልተላከ ብላ ግግም ያለች አ ፕላስ ቱ በይበት እና ስምንት አድርጊላት እሺ አረግላታለሁ አብሽር እሺ ቻው።